hello
እሺ ጠበቂኝ። ከቢጃ የነበረ የምንደውለው
አቤት ከቢጃ የነበረ የምንደውለው ተቋረጠ እ ተቋረጠ።
ተቋረጠ።
አዎ ዊሽ ባር ነው።
ዊሽ ባር ነው።
እሺ አንዴ በመስመር ላይ ይጠብቁኝ። ልመዝግብልዎትና መከታተያ ቁጥር ልጽዎት። ሙሉ ስምዎትን ይንገሩኝ።
እኔ ስም ማሚት ማሚ ሚቱ አበበ
ማ- ማሚ አበበ
ሀና ኩምሳ በይ ወይም በእንትኑ በ TIN number ኡ ላስመዝግብ ይሻላል። ሀና ኩምሳ በይ ነች።
እሺ እ፣ ሀና TIN number ኡ እንትን ሀና ኩምሳ ቁምሳ ስልክ ቁጥር በደወሉበት ለያዘው አዲስ ይነግሩኛል። ስልክ ቁጥር በደወሉበት ለያዘው አዲስ ይነግሩኛል።
ስለዚህ በደወሉበት ለያዘው አዎ
ቦታው የት አካባቢ ነው?
ጀሞ ሶስት ዊሽ ጃሞ ሶስት ምን አካባቢ?
ጀሞ ሶስት ገብርኤል ወደ ገብርኤል መግቢያ
እሺ ደንበኛችን በመስመር ላይ ያለው አለሁ አለሁ ይቅርታ በመስመር ላይ ስላስጠበቅ ነው። የመከታተያ ቁጥሮት ሀምሳ ሶስት ሀምሳ
ሀምሳ ሶስት ሀምሳ
እሺ ያዘው ይሄን አዎ ይህን ቁጥር የያዙትና በሶስት ቀን ውስጥ ካልደረሱ ሰው ደውለው ይጠይቁ።
እሺ እሺ አመሰግናለሁ ሀምሳ ሶስት ሀምሳ እ
ሌላ መረዳት ነገር አለ?
ምንም የለም አመሰግናለሁ ስለ ደወሉ እናመሰግናለን። ስለ አገልግሎት ያለትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።